ሄሎ ሄሎ ጤና ይስጥልን።
አብሮ ይስጥልን። እንዴት ዋሉ?
እግዚአብሔር ይመስገን። ደንፊት ይሁን።
አሜን፣ እግዚአብሔር ይመስገን። አዎ ደምስት ሰው ሞትም አልበል መብራት መሰለ ሄሎ
ወዬ ስልክ ሊያ ዜሮ ዘጠኝ ዜሮ ዘጠኝ ሀያ አንድ ሰባ ስምንት ሀያ አንድ ሰባ ስምንት ሰማንያ ዘጠኝ ዘጠና ስምንት
ሰማንያ ዘጠኝ ዘጠና ስምንት
እሺ ሀያ አንድ ሰባ ስምንት ሰማንያ ዘጠኝ ዘጠና ስምንት ማስታወቂያው ምን ላይ ነው ያየሁት?
YouTube ላይ
እሺ አድራሻ የት ነው?
ቆየ ፈጬ
እሺ በኦንላይን ነው በአካል ለመማር የሚፈልጉት?
በአካል ክፍያ ያለው
አዎ አለው።
ምን ያህል ነው?
እሺ ኮርሱ የሶስት ወር ኮርስ ነው። በሳምንት ለሁለት ቀን ነው ትምህርቱ የሚሰጠው ከአስራ አንድ ተኩል እስከ አንድ ተኩል ሰኞና አርብ ነው የሚሰጠው። በአጠቃላይ ሰዓት የምናስተምረው ሀያ ሰዓት ነው። የአንድ ሰዓት ዋጋ ሰባት መቶ ሀምሳ ነው። ለሀያ credit hour ማለት ክፍያችን አስራ አምስት ሰባት- አስራ አምስት ሺህ ነው ክፍያ ማለት ነው።
የ- ማለት አንድ ወር ነው? ምን ያህል ጊዜ ነው የሚፈጀው?
የሶስት ወር
የሶስት የሶስት ወር ወር ኮርስ ነው። አዎ እሺ። በእንትን ይቀንሳል፣ ኦንላይን ይቀንሳል።
አዎ አዎ
እሺ።
በኦንላይን
ስለዚህ በ online- በኦንላይን ይሻላል።
እሺ በኦንላይን ደግሞ የሚማሩ ከሆነ በሳምንት ለሁለት ቀን ኮሜዲያን እሸቱ የሚያስተምረው ቪዲዮ link እኛን እንልክሎታለን።
እሺ።
እሱ ማየት ከጀመሩበት ሰዓት ቀን ጀምሮ አዎ።
ለሀያ አራት ሰዓት link ኡ ያገለግላል። ከዛ በኋላ link ኡ ይጠፋል። በሳምንት አንድ ቀን ለሚኖራችሁ ጥያቄ ከኮሜዲያን እሸቱ ጋር በ Google Meeting ይኖራል ማለት ነው።
Okay። እና ከዚያው ሁኔታ አከፋፈሉ እስከ እስከ መጋቢት ሁለት ድረስ ሰላሳ አራት percent discount አለን። አስር ሺህ ብር ነው ክፍያችን።
የሶስት ወሩ ጠቅላላ ማለት ነው።
አዎ
Okay። ክፍያውን ሳጠናቀቅ ነው የምጀምረው ትምህርቱ?
አዎ እኔ አሁን እመዘግብሻለሁ።
አዎ።
ከዛ በቃ ክፍያ ለ- ትፈጽሚያለሽ ማለት ነው። እኔ መመዝገብ እችላለሁ። account text አደርግልሻለሁ። በዛ መመዝገብ ትችላለሽ፣ መላክ ትችላለሽ ብሩ።
እሺ። አመሰግናለሁ። እሺ።
ልመዝግብሽ?
እ፣ ቆይ ላስብ እንትን ልበልና።
እሺ፣ መልካም ቀን።
እሺ። አመሰግናለሁ።
ችግር የለውም። እሺ፣ እሺ፣ ችግር የለውም።
እሺ። እናቴ፣ መልካም ቀን። እሺ።
ሰላም ዋይ።